ወረደኛ ወረት የለመድሽው ያለሽ የከዳሽ ልቤና ደማሽው አንቺ ወረደኛ ወረት የለመድሽው ያለሽ የከዳሽ ልቤና ደማሽው አዘነብሽ ባንጄ ማለቀሰ ልቤ ማዘን መፈቀድ ነው እኔማ ጠለቤ ተሰቃየ ልቤ ከሰውነት ወጥቶ ከዳተኛነት የመለወት ዘንዶ ያላንቺ ማያስብ ደንዝዞ ስሜቴ ከአንቺ ጋር ለመኖር ነበረ ምኞቴ መለየት ለምዴ ነው ያልሆነልኝ እኔ እንደማስበው አልተሳካልኝም ያላንቺ ማያስብ ደንዝዞ ስሜቴ ከአንቺ ጋር ለመኖር ነበረ ምኞቴ መለየት ለምዴ ነው ያልሆነልኝ እኔ እንደማስበው አልተሳካልኝም አንቺ ወረተኛ ወረት የለመድሽው ሲያምሽ የከዳሽ ልቤን አደማሽው አንቺ ወረተኛ ወረት የለመድሽው ሲያምሽ የከዳሽ ልቤን አደማሽው ከዳተኛነቴን ብትነግሪኝ ከጥንቶ ተውለው ነበረ ልቤ ከመባቶ ሳልልሽ ቆጡዘሽ ፍቅሬን አንድደሽ ሞቄ ሳትጨርሰው በአመድ አሳበሽ ያላንቺ ማያስብ ደንዝዞ ስሜቴ ከአንቺ ጋር ለመኖር ነበረ ምኞቴ መለየት እንዴት ያልሆነልኝ እኔ እንደማስበው አልተሳካልኝም ያላንቺ ማያስብ ደንዝዞ ስሜቴ ከአንቺ ጋር ለመኖር ነበረ ምኞቴ መለየት እንዴት ያልሆነልኝ እኔ እንደማስበው አልተሳካልኝም አንቺ ወረተኛ ወረት የለመድሽው ሲያምሽ የከዳሽ ልቤን አደመርሽው አንቺ ወረተኛ ወረት የለመድሽው ሲያምሽ የከዳሽ ልቤን አደመርሽው መስሎኝ ነበር እንዴ ስንት ነው ልፋቴ ሳምሽ በከዳሽው ተቆርጧል አንጀቴ በፍቅርሽ አርጅቶ ደክሞብኝ ጉልበቴ ጠዋት ማታ እያሰብኩሽ ሳስቷል ሰውነቴ ያላንቺ ማያስብ ደንዝዞ ስሜቴ ከአንቺ ጋር ለመኖር ነበረ ምኞቴ መለየት እንዴት ነው ያልሆነልኝ እኔ እንደማስበው አልተሳካልኝም። ያላንቺን ማያስብ ደንዝዞ ስሜቴ ከአንቺ ጋር ለመኖር ነበረ ምኞቴ። መለየት እንዴነውን አልሆነልኝም። እኔ እንደማስበው አልተሳካልኝም። አንቺ ወረተኛ ወረት የለመድሽው ሲያምሽ እየከዳሽ ልቤን አደማሽ አንቺ ወረተኛ ወረት የለመድሽው ሲያምሽ እየከዳሽ ልቤን አደማሽ አዘነብሽ ባንቺ አለቀሰ ልቤ አብመ ተከዝነውን የማቀለቤ ተሰቃየ ልቤ ከሰውነት ወጥቶ ከዳተኛነት የመለወት የዘንዱ ያላንቺ ማያስብ ደንዝዞ ስሜቴ ከአንቺ ጋር ለመኖር ነበረ ምኞቴ መለየት እንዴት ያልሆነልኝም እኔ እንደማስበው አልተሳካልኝም ያላንቺ ማያስብ ደንዝዞ ስሜቴ ከአንቺ ጋር ለመኖር ነበረ ምኞቴ መለየት እንዴት ያልሆነልኝም እኔ እንደማስበው